አላልኩም።
Hello Hello Hello፣ ሶፊያድ አቤት እንዴት ነህ?
ሰላም ነው አለሁ። እኔ ምልህ
እ አንተ ነህ አይደለ እንትን የምትሄደው?
ምን garment
አዎ፣ ወደ ሳሪስ
ሳሪስ አዎ ወደ ሳር ቤት ማለት ነው ሳር ቤት እ
አሁን ያለነው ሳር ቤት ነን እሺ፣ ረዴትን ደውለህለታል አይደለ?
ወስዳለች አዎ ወሰደች አዎ አሁን
አዎ ቆይቶብኛ ያለችው እም፣ አዎ አሁን ወሰደች በቃ እሺ፣ እሺ።
እሺ